ምንም አልሆነችም ተርፋ
ቤተሰቤ ነኝ።
ወይ ቤድሳ አርባ ሰባት ሰላሳ ሰባት ብዬሽ ነበር ቅድም።
ስንት?
አርባ ሰባት ሰላሳ ሰባት አዎ ይሰራል አልሽኛ።
አዎ edit ነው።
እሺ በዛውን pin አድርጊው። ግን ሌላ ደግሞ order ይዣለሁ። አርባ ሰባት ሰባ ሶስት
ሰባ ሶስት እና እንዲወጣልኝ ወደ ሱር ኮንስትራክሽን ነው የምሄደው።
የትኛው ነው እንዲወጣል የፈለግከው?
ምን የትኛውን ነው እንዲወጣል የፈለግከው?
እኔ እንዲወጣልኝ የፈለኩትማ ይሄ የት አለ? ሰባ ሶስቱ ነው አሁን ያዝኩት። ወደ ሱር ኮንስትራክሽን የሚሄደው እስኪ አንዴ ሊያው። እሺ መስመር ላይ ጠብቅ።
እሺ ቼክ ላድርገዋ ፈልግ አንተ ገርድ እዚህ ጥብቅ ታድርጊያለሽ
አማኑኤል ወይ edit የሚደረገው ከየት ነው የሚነሳው?
ከቻሎኒ
ከዛ የት ነው የሚያልቀው?
እዚህ ጋር ኮሪያ ነው የሚለው ኮሪያ ሆስፒታል
ኮሪያ ሆስፒታል እ ከቻኖሊ መድኃኒዓለም
አ ከቻሎኒ መድኃኒዓለም ኮሪያ የሚል አሁን የለም። customer ኡም ስልኩ ስለማያሳይ ቅድም ነበር እንደዛ የሚለው ኮሪያ ነበር የሚለው።
እስኪ አንዴ ሊያው አልከፍትም ስላለኝ ነው እሱኛ order ሽ አንዴ ጠብቀኝ።
እሺ
በቃ እሺ፣ ያ- ይሄኛው ወደ ሱር ሜዳው ነው አውጥቼ እልሃለሁ።
ጥሩ እሺ። እና ይሄኛው ሂጅ ልስራ ወይስ አዎ ስራው ስልኩ እኮ ምንም OK፣ አሁን ተስተካክሏል። አዎ ግን pin አድርጊልኝ አርባ አምስት ነው እያሳየኛል።
እስኪ አየዋለሁ።
እሺ ቤት አሉ ወጥቷል፣ ወጥቷል።